አሎ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አለን ተቋረጠ። ቅድም ሲሳይ ከጎንደር
እ- ማን ነበር ያልከኝ?
ሲሳይ አስፋው ከጎንደር
እሺ ያ ምናልባት ከአንተ ጋር ከሆነ ያወራሁት ከፍርድ ቃቢ ስልክ ተቋርጦብኝ ነበር። በቦባን ሳዝዤ ነበር ያልጸደቀልኝ ካለ ቼክ እንድታረግ።
ሲሳይ አስፋው ነው።
አዎ አዎ
አ፣ ሲሳይ ሲሳይ አስፋው አይደለ?
አዎ አዎ
አ፣ አ፣ ሁለት ቅሬታ ነበረ አይደለ?
አ- አቤት አንዱ የሞ- ሞት የሞታቸው አ የሞት ሁለት ከሀያ ምናምን አካባቢ መሰለኝ አስተላለፍኩት ያለኝ አዎ፣ አንዱ የሞት አንዱ ደግሞ የቆይታ ነው አይደለ? ያልከኝ የጎደላ
የጎደለ አን- አ፣ አ፣ አንድ ሺህ አዝዤ ስምንት መቶ ነው የተረከብኩት።
ስምንት መቶ ተረክበ ከስምንት መቶ ሶስት መቶ ሞቱ በስድስት ቀን ውስጥ አይደለ?
አ፣ አ፣ አዎ፣ እሱን ይዣለሁኝ። ምንድን ነው ጉዳዩን እኔ ሁለት መቶ ነው የጎደለው የጎደለ ሁለት መቶ ከቦ- ቦነሱ ከቦነሱ ሀያ ከቦነሱ ብቻ እሱን ይዤልሃለሁኝ እኔ ለሚመለከተውም አካል አሳልፍልሃለሁ። ከሁለት ቀን በኋላ መልሼ እደውልልህና የደረሰበትን እ፣ እ፣ አሳውቅሃለሁኝ እኔ
ጥሩ። አሁን ያዘዝኩት ስላለ ምናልባት እሱ ጋር ያው መምጣት አሳውቅሃለሁ። ጉዳዩ ለሚመለከተው አካል አሳልፋለሁ።
ጥሩ፣ እሺ፣ እሺ።